አቤት ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም ነው።
እግዚአብሔር ይመስገን። ምን ልታዘዝ?
እና ሽልማቱ እኮ አልደረሰኝም።
እ?
ሽልማቱ ትኬት ቆርጬዋ ቆርጬዋለሁ እና እሺ።
ሽልማቱ አልደረሰልኝም። ሽልማት አዎ፣ ደርሶ ቴ- መ- እንትን ነው ትኬት ማለት የቴሌዊን የእድል ጨዋታ መጫወቻ ማለት ነው።
እ፣
የቴሌዊን መጫወቻ ማለት ነው።
እኮ
ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርጎ መጀመሪያ ይደውላሉ።
እና ደውዬዋለሁ። ትኬት መጫወት ብቻ ቆይ ሳይሆን ልንገሩ፣ ሰባ ቁጥር ይታጭን እንት- የእድል ጨዋታ የሚባል አግኝተዋል። እሱ ላይ እ፣
እድሎን ይሞክሩ የሚል እ፣ አዎ እሱ ላይ ትኬት ካሉት እድሎትን ይሞክሩ። እ፣ ትኬት ማለት የቴሌዊን የእድል ጨዋታ መጫወቻ ማለት ነው።
ኧረ ምንም አልደረሰልኝም። ብሬ እየተቆረጠብኝ ነው እንጂ።
ስ- ስለዚህ ይቋረጥ።
አዎ አዎ ይቋረጥልኝ።
እሺ መስመር ላይ ጠብቁኝ። ዜሮ ዘጠኝ
ኧረ መጨረሻው ዜሮ አራት ነበረ። በዚህ መስመር ሳይሆን እሺ ይንገሩኝ ዜ- እኮ ይንገሩኛ ዜሮ ዘጠኝ
ዜሮ አንድ እሺ
አምስት ሶስት ሀያ ሶስት ቆይ ዜሮ ዘጠኝ ዜሮ አንድ
አምስት ሶስት ሀምሳ ሶስት
ሀያ አንድ
ሀምሳ ሶስት ሀያ አንድ
ሀያ ሶስት ሀያ ሶስት
ቆይ ዜሮ ዘጠኝ ዜሮ አንድ ሀያ ሶስት
አንድ ሳይሆን ሀምሳ ሶስት
ሀምሳ ሶስት
እና መጨረሻው ሀያ ዜሮ ሶስት አንድ ዜሮ አንድ አይደል? ሀያ ሶስት ዜሮ አንድ
እ?
ሀያ ሶስት ዜሮ አንድ
መጨረሻው አዎ። እና ሌላም አለ ሁለት ሁለት ላይ እየሞከ- እየሞከርኩ ነበር።
አሁን ግን የደወሉት በዚህ ተጫውተዋል እንዴ? በዚህ እኮ ስልክ በዚህ አዎ በዚህም ተጫውቼዋለሁ በሌላም ተጫውቼዋለሁ።
እሺ ዜሮ ዘጠኝ ዜሮ ዜሮ ሀምሳ ሶስት
ሀያ ሶስት ሀያ ሶስት ዜሮ አንድ እሺ
እና የሚቀጥሉ ላይም ተጫውቼዋለሁ። ባላ ስለዚህ ይሄኛው ይሄኛው ይቋረጥ። ላቋርጠው
እኮ ሽልማት እኮ አልደረሰልኝም እንዳድርጎ እኮ ላቋርጥሎት። ቆይ ይቅርታ፣ ላቋርጥሎት።
ሽልማት ምደርስልኝ ከሆነ ሽልማት ማለት የቴሌዊን ይኸውልዎት፣ የትኬት ሲሮ- ሲኖሮት እድሎትን ይሞክሩ። እድል የእድል ጨዋታ ላይ ነው ሽልማት ያለው።
እ፣ ስለዚህ ይቋረጥሎት ወይስ መጫወት መ- ይፈልጋሉ?
እጫወታለሁ። ግን ተጫውቼ ከየት እያገኘሁ ነው ሽልማቱ?
ስለዚህ ይቋ- እንትን መቋረጡ ይቅር።
መቋረጡ ቢቀርም ቢቀርም ማለት ነው እሺ እና ሽልማቱ መገኘቱ ነው።
እኮ ሽልማቱን የሚያገኙት እኮ ሲጫወቱ ነው። መጫወት አለቦት።
እኮ አግኝቼዋለሁ። message ገብቶኛል።
ምን ደረሰው ታሉት? እስቲ ቆይ አንዴ አምስት ሺህ ብር ደርሶታል ምናምን አይ እያለች ነው።
እዚህ ላይ አሁን የ- አሁን እዚህ ላይ አይልም። አምስት ሺህ ብር አይልም። ምንም ነገር አላገኝም በዜሮ ዘጠኝ ዜሮ ዜሮ
በ- በሚቀጥለው ላይ ዜሮ አራት ላይ ማለት ነው። አሁን balance ላይ እንዳልደውላችሁ ማለት ነው።
system ላይ ግን ያሳየኛል። እኔ ሽ- ሰው ሽልማት ሲያገኝ እ፣ system ላይ ይነግረኛል።
ዜሮ- ዜሮ አራት ላይ- ዜሮ አራት ነበረ ሊሞክሮ
እስቲ ቆይ አንዴ መስመር ላይ ጠብቁኝ። አይ ምንም ነገር የገባ ሽልማት የለም። ይቅርታ።
ዜሮ አራት ላይ አለብኝ message አይ ገብቶኛል።
የለም። ማስታወቂያ ገብቶልዎት ነው።
እ።
እስቲ መልሰው ይደውሉ። ይቅርታ
በዚህ ስልክ እ? አይ አሁን ሽልማት የለም። ሽልማት ሲደርሶት እኛ ራሳችን እንደውላለን።
እሺ እሺ።
እሺ